Hello. Hello.
ሄሎ
ሄሎ
ጤና ይስጥልኝ።
አብሮ ይስጥልኝ።
አንድ የጉርድ ሾው ላለካችሁ ነበረ ብልሽት እሺ
እንዴ ነው የምንነግራችሁ? እናንተ አስተካክላችሁ ላኩ ስትባሉ
አትሰሙም።
እ?
አንተ ላነሳው ስልክ ወይ የተዘጋው ስልክ እ?
ላነሳው ስልክ ተዘጋ።
በቃ እንዴት እንዴት እንዴት ነው መሸወር የሚቻለው ያለች ኧረ ወይ
አይ እኔማ እች ልጅ ያው በፒቢኤክስ ነው የደወልነው። ለማንኛውም ምን?
በፒቢኤክስ ነው የደወልነው አልኩሽ፣ በእናንተ ሰርቪስ እ እኮ አይ እ ገባኝ በይሮ እንደሆነ
እ፣ እና እንትን ላኪ ቲቲ ቲቲ ክሬት አስደረገ ባለፈው ክሬት ትኬት እኮ ላክ?
ተዘጋ።
አዎ አይ ተዘግቷል። እሱማ እሺ ትኬት ክሬት አድርግ ላኪልኝ እሺ፣ እሺ።
እሺ እሺ ቻው